ብሩክ አረካ ነኝ። የትምህርት አረካ ብሩክ።
እሺ ሰላም
አሉልሽ።
እንዴት ነህ ብሩክ? እሺ customer በጣም ውሽታው ወዱ ትልቅ ትልቅ እየወጣ ነው እና
እሺ
ሰሞኑን ብዙ ሰዎች አቤቱታ እያቀረበ ነው። system ምን እየለቀቀ ነው። በጣም
ወዱ ትልቅ እየሆነ ነው።
እየወጣ ነው።
okay እሺ እሺ ይስተካከላል። እሺ እሺ እ አረካ አረካ ቴሌ አምስት ማለት ነው።
አረካ ቴካሪ ቴካሪ ትልቅ ወደ እየወጣ ነው። ሀያ ሀያ አራት ወደ የወሰደ ምናምን ሰላሳ አራት የወሰደ እየወጣ ነው።
ኦኬ ቼክ አርግ እስኪ እዛ ጋር እዛች አርግ።
እሺ እሺ ብሩክ አንዴ ቆይ፣ ለምሳ ወጥተው ነው ያስተካክላሉ። እሺ አንዴ ትንሽ እንደመጣ ጠብቀን።
ተስፋ ተስፋ ወጥ- ተስፋ አለ አዎ ተስፍሽ ወጥቶ ነው። አንዴ ቆይ ጠብቀን እና ይስተካከላል። እሺ በቃ ለሱ እደውላለሁ። ደግሞ እንዴት አርግ እም ትንሽ ጠብቀው። ለምሳ ስለወጣ ነው እንጂ ይመጣል። አዎ እሺ እሺ እሺ።
ሁሉም ቦታ ስለሆነ እናሳውቃለን። እሺ ሁሉም ምሳ ወጥቶ ነው።
አዎ እሱ እሱ ነው ከእነሱ የሚቆየው እና እሱ ነው የወጣው። ለዛ ነው።
እሺ እሺ እሺ እደውላለሁ። እኔ ለተለፈስ እደውላለሁ። ችግር የለውም።
እሺ እሺ
አሁን ይዘላል